ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ
ምን?
ተድላ አምቡላንስ ድርጅት እባክዎ ምን ልርዳዎ
አደጋ ተገጥሞ ተፈጥሯል የት የት አካባቢ ትግራይ
የት አልሽኝ ትግራይ
አካባቢ ላይ ፖሊስ ወይም ደግሞ ቤተሰብ የሆነ ሰው አለ ኧረ የለም ዝም ብሎ ነው ተገድሎ ነው ያለው
አ እሱን እኛ address ማድረግ አንችልም ስለዚህ ለሚመለከተው አካል አሳውቂ እሺ
እኮ እንድትረዱን ብለን እኮ ነው እኛ የደወልነው
እሺ እ ዘጠኝ ሰላሳ ዘጠኝ ወይም ደግሞ ዘጠኝ ዜሮ ሰባት ደውዪ እሺ ወይ አመሰግናለሁ ደግሞ ዘጠኝ አስራ አንድ እሺ አመሰግናለሁ እሺ ችግር የለም